ጤና ይስጥልኝ አዲስ ረዲት ነኝ ባኮመን ረዶ
ሄሎ ምን ነው ብሩ እስካሁን አልመለስም ችግሩ ምንድን ነው በቴሌግራም ነገርኩት
እሺ በዚህ ቁጥር ነው ያስተላለፉት ደንበኛችን ስሞት ማን ይባላል
ሐምደ ኸዘር በድል
ማን አሉኝ ሐምደ ኸዘር በድል
እሺ screenshot ልከውልን ነበር
እዚህ number ነው ይህ number ነው እሺ ለሚመለከተው አካል አስተላልፈን እንትን ትንሽ ጊዜ ስለሚወስድ ነው ደንበኛችን ሲስተካከልሎት ደውለን እናሳውቆታለን። እስከዛ በትንሽ ትንሽ በትዕግስት ይጠብቁን።
አሁን ስንት ጊዜ ይጠበቃል? ምንድነው